ኢትዮጵያ ሰላም
ሰላም ነው። እንዴት ነሽ? እንትን ፈልጌ ነበር service።
እሺ TIN number ወይ BGI ID ዎትን ይንገሩኝ።
TIN number ዜሮ ዜሮ እሺ ዜሮ ዜሮ አርባ አራት አርባ አራት አርባ ስምንት አርባ ስምንት
ስልሳ ሶስት ስልሳ ሶስት ሰባ አንድ በቃ ሰባ አንድ እሺ አንዴ መስመር ላይ ጠብቁኝ፣ check ላድርግልዎት።
እሺ
ይቅርታ ደንበኛችን፣ በዚህ TIN number የተመዘገበ ቤት የለም። ምናልባት የተመዘገበበትን ስልክ ቁጥር ሊሰጡኝ ይችላሉ?
ዜሮ ዘጠኝ አስር
ዜሮ ዘጠኝ አስር ዘጠና ሁለት አስር ዘጠና ሁለት ሰላሳ ሰላሳ ሶስት ሰላሳ ሰላሳ ሶስት አዎ አንዴ መስመር ላይ ጠብቁኝ፣ check ላድርግልዎት። የቤቶት ስም ማን ነው የሚለው?
ግዛው ባርና ሬስቶራንት
ሙሉ ስም አለ በል የእርስዎ?
ግዛው መኮንን
በዚሁ ስልክ ልመ- ልመዝግበው።
አዎ አዎ
ደንበኛችን መስመር ላይ ያሉ
አቤት አቤት አዎ መስመር ላይ ያሉ በዚሁ ደንበኛችን አዎ አዎ hello
መስመር ላይ ያሉ አዎ አዎ ይሰማኛል
መስመር ላይ ያሉ hello።
ደንበኛችን አዎ አዎ ይሰማኛል hello
ጤና hello።
ይስጥልኝ ደንበኛችን መስመር ላይ ያሉ አሉ አሉ hello አለሁ መስመር ላይ እኔ ይሰማኛል
መስመር ላይ ያሉ ደንበኛችን አለሁ አለሁ ይሰማኛል እኔ hello hello
ደንበኛችን መስመር ላይ ያሉ
አረ ይሰማኛል